ሄሎ
ሄሎ ጤና ይስጥልን ጳውሎስ አቤት
ከዊፕላስ solution ነው የምደውለው
እሺ ባለፈው application ኣችን ላይ ተመዝግበ ነበር አይደል አዎ
እሺ እና አሁን የተመዘገቡ account ኦችን active እያደረግን ስለሆነ system ላይ የሚሞሉ አንዳንድ ጥያቄዎችን ለመጠየቅ ነበረ እችላለሁ
እሺ ኦንላይን መሆን አለብኝ አይ እዚሁ ላይ ለእኔ ትነግረኝና እኔ ጽፋለሁ ችግር የለም
እሺ ቆይ ከአርባ ደቂቃ በኋላ ትደውይልኛለሽ ፀጉሬን የተቆረጥ ስለሆነ okay እሺ አርባ ደቂቃ እሺ ወደ ዘጠኝ ከሀያ ምናምን ማለት ነው አዎ እሺ እሺ